ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
ከትናንት ጀምሮ እንትን ነጭ አርግቶብኝ እንትን ብሎብኝ ነበረ።
ትኬት አልከ- አልሰራ ብሎኝ እኮ ነው እንትን አርግ ኳሱ
እ፣ እንቱ ዌብሳይቱን ያልሰራለ ወይስ ትኬት ነው?
ኖር ቤት ቤት ነው ቤት ቤት ቤት ቤት ራሱ ጭራሽ አይሰራም።
አይሰራም ማለት ነው።
ትናንትና የሆነ ሰዓት ተቋርጦ ነበር፣ ግን ከዛ በኋላ ሰርቷል። እስቲ በምን ብሮዘር ነው የምትጠቀመው?
እ?
በምን ብሮዘር ነው የምትጠቀመው? በ Chrome ነው?
Chrome ም Chrome ም እንትን አሁን ጎግል ላይ ነበር ያለሁት እስቲ በ Chrome እ፣ ሞክረው። ግን ከማድረግ በፊት history ምናምን browser history ን clear አድርገው እና refresh ምናምን አድርገህ እስቲ አንዴ ሞክረው። እንደዛ በ Chrome
እሺ ካልሰራለ ደውልልን።
እሺ።
እሺ